ጤና ይስጥልኝ ራንክ ጤና ይስጥልን። እንትን የፋርማሲስት ይዛ ለቡ አካባቢ ገላር ነው ምናምን የሚለውን ፋርማሲስት ስልካቸው ልስጣ
እ እ ስልክ ልስጠት የፋርማሲ አዎ፣ ስልክ።
እሺ ዜሮ አንድ አንድ አራት
አይሰራም እሱ ወይ ፕራይቬት ሞባይል ካለ እንትን አይሰራም እሱ።
ሞባይል የለም እሱ ብቻ ነው ያለ ዜሮ አንድ አንድ አራት አይሰራም እሺ አንዴ ልደውልላቸው ጠብቀኝ ስላለን እ፣ አዎ፣ እሺ።
አንዴ አትስት ነው ልደውልላቸው
እንደዛ አይደለም።
እሺ አንዴ ልንገራቸው እየሰራ አይደለም ብዬ
እሺ
እና መልሼ እደውልለታለሁ ፋርማሲ ስልክ እየሰራ አይደለም